hello ጤና ይስጥልኝ።
ድሬዳዋ ቦታ ሞልቷል። ማለም መታደል ነበር።
ቦታ አለ መመዝገብ ይችላሉ።
እሺ ስም ልንገርሽ ለእሱ አልበስ
አይድ አህመድ
አይዳ
አይድ እሺ፣ አህመድ ስልክ- እና መቅዲስ መኮንን
አንድ ያ ስለስለ ብዛቱን ይነግሩኛል።
እሺ ዜሮ ዘጠኝ አሁን የደወሉበትን ቁጥር ለያዘው ሀያ አንድ ሀያ ስምንት ሀያ አንድ ሰማንያ አንድ አስራ አንድ እሺ መደበኛ ነው VIP አረ መደበኛ
እሺ ለስንት ሰው ነው ቦታ የሚያስይዙት ሁለት ሰው
እሺ ትኬቱን ከአሁን ጀምሮ እዛው በቦታው ያገኛሉ አስራ አንድ ሰዓት ፕሮግራሙ የሚጀምርበት ነው እሺ አመሰግናለሁ እሺ መልካም ቀን እሺ እናመሰግናለን